ለምን
ብሩ withdraw አድርጌ ነበረ አልወረደም እስካሁን እስካሁን አልመጣም?
አ- ማታ ላይ
በዚህ ስልክ ነው?
በሌላ ስልክ ነው
እሺ፣ ስልኩን ትነግረኛለህ? ቆይ አንዴ
ዜሮ ዘጠኝ ዜሮ ሶስት አንድ ደቂቃ ጠብቀኝ። እሺ ንገረኝ ስልክህን።
ዜሮ ዘጠኝ ዜሮ ሶስት እሺ
አርባ ሁለት ሰማንያ ሁለት አርባ አርባ ሁለት ሰማንያ ሁለት እሺ
ሀምሳ አራት account ላይ ግባ
እ ሪች ቆይ አንዴ በስመ አብ ጠብቀኝ። ይሄን የቤተሰብ ስልክ 0944 85 54 አይደለም ዜሮ ዘጠኝ ዜሮ ሶስት 09 ዜሮ ሶስት
እሺ
አርባ ሁለት ሰማንያ ሁለት 4282 ነው።
አዎ ሀምሳ አራት ዜሮ ዘጠኝ ዜሮ ሶስት ባይ እና አርባ ሁለት ሰማንያ ሁለት ሀምሳ አራት ነው። ስማ ይሄ ነው።
ስንት ብር ነው አጠቃላይ?
አጠቃላይ ሰባት ሺህ ነው።
እሺ ይገባልሃል። እሺ process ላይ ነው።
አዎ አካውንት ላይ ግባ ፕሮሰስ ላይ ነው። ይገባል። እሺ እሺ።
እሺ።